ወንበር የለም ማለት ጤና ይስጥልኝ አስቤ ረዲት ነኝ በኮምን ወርዶ
አሁን አምሳ ብር አስገብቼ ነበር ወደ ቫሙስ እሺ
ይቸቃል።
እሺ ደመኛችን ሙሉ ስሞትን ንገሩን
መሰረት አንሙት ንጉሴ ማን አሉኝ መሰረት እሺ አንሙት አንሙት እሺ ንጉሴ።
ደመኛችን የገንዘቡን መጠን ይንገሩኝ አምሳ ብር
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት በዚህ ቁጥር ነው የምጠቀመው። ተቀንሷል ከቴሌ ብር ብዬ
እሺ ደንበኛችን መረጃውን መዝግብ ይሉታሉ አሁን በምነግሮት ቁጥር ወደ ቴሌግራም account አችን screenshot አንስተው ይልኩልናል
እሺ
ቁጥር ላይ ሰው ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠና ሁለት ያዝልኝ ነው ወይ ወንድሜ አስራ ሶስት እንዴት ነው ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አለን ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አምሳ አምስት እሺ
በደቡብ እናመሰግናለን ሌላ የምረዳት ነገር አለ የለም አመሰግናለሁ እናት እሺ፣ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ መልካም ቀን ይሁንልዎት አሜን